ለምን ፈለጋችሁ? ያው ጤና ይስጥልኝ። ተድላ አምቡላንስ
ተድላ አምቡላንስ ነው።
አዎ ተድላ አምቡላንስ ሊደወል ከዳኑ ኮየ ፈጬ ስንት ነው የምታደርሱት?
ከዳኑ
ኮየ ፈጬ ማድረስ ብቻ ዳኑ ሆስፒታል።
OK እሺ። ሂሳብ አውጥቼ መልሼ ልደውልልህ።
እሺ ደውል።
የ patient ኡ condition ምንድን ነው ግን? እባክህን ንገረኝ።
አይ ተሰርቶ ወደ ቤት የሚሄድ ነው።
እሺ በ stretcher ነው የሚሄደው?
በቀጠሮ የሚመጣ ማለት ነው።
እሺ በ stretcher ነው የሚሄደው የሚጠቀመው?
በአዎ በ stretcher
stre- ኦክሲጅን ይጠቀማል?
ኧረ አይጠቀምም። normal
እሺ መልሼ እደውላለሁ ሂሳብ አውጥቼ እሺ